ሄሎ
hello ሰላም ጤና ይስጥልኝ። ከ Best Bet ነው የምደውልልህ።
እ ከ Best Bet አዎ እያወራህን ነበር አይደለ?
አዎ አዎ ምንድን ነው ችግሩ?
አዎ ዝም ብሎ የቀነሱ ነው እኮ ቅድም አንድ ሰዓት ላይ እኮ የቅድሙ ነው አይደለ?
አ እኮ አሁን ተስተካክሏል። ስለዚህ ስልክን refresh አድርገህ ሞክረው። እሺ አሁን deposit አድርገህ አሁን ምንም የለውም እኮ account ካደል
አዎ የለም ጋ ቅድም እየቀነሱ ነው እኮ ዝም ብሎ እኔ ሳይነካ connection ን አስተካክለው ብዬሃለሁ እኮ refresh አዎ፣ አድርገህ ይመለሳል?
ግባና ሞክረው። አይመለስም። እሱማ አንዴ መድበህበታል።
እ አንዴ ስለመደብክበት አይመለስም።
ለምን ref- ዝም ብሎ እኔ account ላይ ዜሮ ይላል እኮ እናንተ ላይ እ?
አንድ ሲገባ
እኮ depo- የለው deposit ሀ- ሀያ ያደረገ ነው ብር- ሀያ ብር ነበር አይደል deposit ያደረግከው?
ሀያ ብር አይደለም ሀምሳ ሀምሳ deposit ያደረጉ እሺ
ዝም ብሎ የ- በቃ የቀነሰ ነው እኔ ሳይጫወት ሳታ ሳጫውትህ ቀንሷል አይደለ?
አ እኮ አሁን ግን ተስተካክሏል። እሺ
አስተካክለን አውቃለሁ የለ አሁን በቃ የለ እኔ ጨረሰው የመጀመሪያ የነበረው አዎ የለውም። እንደ አዲስ deposit አድርገህ ነው የምትሞክረው።
አ replacement እንደገና አይነበርም ይሄ replacement የ- የለም ድጋሚ አይመለስም። ምክንያቱም አንተ መድበበታል system ኡ ስለሆነ ነው። አሁን ግን አይ።
ተስተካክሏል።
አይ ቅድም ዝም ብሎ እየበሉ ነው እኮ እናንተ ሁሉ ጊዜ እናንተ ነው እኮ እኛ
በቃ እሺ ይቅርታ። አሁን ግን ሞክረው። እሺ refresh አድርገው መጀመሪያ ስልክህን። አሁን እየሰራ ነው።
እ፣ አንድ አንድ ጊዜ system ችግር አለ አዎ እኮ ለዛ እኮ ነው። አሁን ግን ተስተካክሏል።
አሁን ሁሉ ጊዜ ጃኮብ እ እ?
የጃኮብ ጨዋታ
የምን ጨዋታ
የጃኮብ ጃኮብ
ጃክፖት
አ
እዛ ላይ አውራን። እሺ እ፣ ጥያቄ ካልገባኝ
እ
አሁን ይሄኛው ጥያቄ ለኳስ ሁሉ ጊዜ ይቀነሳል በእናንተ ለምን ነው ችግሩ በአንድ ጊዜ ምንድን ነው የቀነሰብክ?
አይ እኔ ሳይጫወት እ፣ ሲገባ ልክ እኮ እኔ አሁን ሲገባ ብቻ ዛሬ ዛሬ አይደለ ስትመድብ አላጫወታችሁም አዎ።
አይደለ? እኮ አሁን አዎ።
ተስተካክሏል። ሞክረው አሁን ከዚህ በፊት ስንት ጊዜ ነበረ? ስንት ስንት ጊዜ እንደዛ ከ- ከዚህ በፊት እንደዛ ሲሆንብክ መደወል ነበረብክ።
አይ፣ አሁን ሁሉም ግን ሰው- የዛሬውን ነው።
የዛሬው ሁሉ እኔ ሳይሆን ሁሉም ሁሉም ሰው ነው።
አዎ አንተ ብቻ አይደለም ሁሉም ሰው ነው።
ያስተካክሉና የት ነው እናንተ company?
ማለት ቦታው hello ነው።
አዎ ቦታው ነው እና ደቡ- ቆዩ ከደንበኛ እናንተ ደንበኛ ሰ- ከሆነ እሺ ሶ- ሶስት ወር ምናምን ገብታል።
እ።
አ፣ እንደዛ እያጫወቱ ነው ሁሉ ጊዜ እናንተ ነው የሚበሉ ምን ስልኩ system እሺ ለማንኛውም ተስተካክሏል።
አውራን እ፣ አሁን ይሄ ተስተካክሏል። refresh አድርገህ ሞክረው። እሺ
እሺ፣ ቅ- ጥያቄ አለ ብዙ ጥያቄ እኮ ጥያቄን እዛ ላይ ትጠይቅኛለህ።
እ፣ ቋንቋ ያ- ያ- እንትና ናቸው ምን ምን ቋንቋ ነው የምትችለው?
ሁሉም ቋንቋ ነው እኮ የምችለው። ትንሽ ከአማርኛ እያገርሙ ነው እ። ኦሮምኛ ነው የምትችለው?
እንደዚ አዎ ይችላል። የት ነው company እናንተ? አዲስ አበባ ፊንፊኔ ነው?
እ እ?
አዲስ አበባ አዲስ አበባ ነው እናንተ?
አዎ
ሀያ አራት ሰዓት ክፍት ነው
አራት ሰዓት አይደለም
እ።
እስከ ቢሮ ሰዓት ነው ክፍት።
አ፣ ስንት ስንት ጊዜ ነው እኮ win ያደረገው? ሁሉ ጊዜ በቃ እኛ decrease ሎስት ሎስት ሎስት ነው እኮ ምንድን ነው